ሄሎ ሄሎ
ሄሎ
Abeet baa kana gahaan dhuftan gara bilbila tolaa magaalaa Shaashamannee maal isin gargaaru? በአማርኛ ነው የምታ- የምትናገሪ?
አይ አልናገርም።
በምንድን ነው? ምን ሆነሽ ነው?
አይ አልናገርም።
እ
አልናገርም።
ከየት ነው?
አይ ተጋጊ ኤዊን
እ
ተጋጊ
ተጋጌ አይደለም ይሄ ሻሸመኔ ነው። ይቅርታ